ማስታወቂያ ሰምቼ ነበር። ሰላም ነው።
እግዚአብሔር ይመስገን።
ያ አክሲዮን ሽያጭ ማስታወቂያ ሰምቼ ነበር።
እሺ አ- አክሲዮን መግዛት ፈልገው ነው?
አዎ
አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውልሎታለን።
እሺ የ- የት ነው የምንመጣው? ነው በባንክ ነው?
ሲጀመር እንደውልሎታለን። በባንክም ከሆነ እሺ።
በእናንተ ሐምሌ አንድ ላይ ስለሆነ የዛኔ ደውለን ሙሉ መረጃ እንሰጡታለን። ስሙትም አለበት
የኔ መሰለ እባላለሁ።
መሰለ ማስታወቂያውን ከምን ላይ ነው ያገኙት?
እ?
ማስታወቂያውን ከምን ላይ ነው ያገኙት?
ከሬዲዮ ላይ ነው የሰማሁት። የፊሊክስ ነው?
አዎ አዎ። እሺ አ- ሬዲዮ ላይ ነው የሰማሁት። አዎ።
ስራ
እ?